እንሄዳለን። በቃ ቤቢ ትቼሽ እመጣለሁ። በነገ አዎ ጤና ይስጥልን። ከቢጃ ኢትዮጵያ ነበር የምደውልልህ።
አብሮ ስጥልን። ጎ- ከቢጃ ኢትዮጵያ ነበር የደወልኩለት። የትኬት ቁጥሮት የትየቱ ጋር የምትገባ ሀያ ስንት ሁለት ስንት ሰባ ስንት ስንት?
ሀያ ሁለት ሰባ ሀያ ሁለት
ሰባ ስድስት
ሀያ ሁለት ሰባ ስድስት አዎ ከሶስት ቀን በላይ ከቆየበት እኛ ጋር መልሰው ደውሉና እንደ ቅሬታ በዚህ ቁጥር ያስመዘግባሉ።
እሺ እሺ ደንበኛችን፣ መልካም ቀን።
እሺ ለን-